ሁሉም ኢትዮጵያ በሻሮ ነው የሚመስልበት።
ሄሎ
ጥልም ቢጃ ኢትዮጵያ በሻሮ ነው ባኮ ምንርዳው
አቤት
ጤና ይስጥልኝ። ምን ልርዳው?
ሶስት እጄን አስጠምጥቶብኝ ቴክኒክ ስልተኛ እንዲመስል ነበር።
እሺ ደበኛችን ድምፆት የተቆራረጠብኝ ነው። የቢጃ የመለያ ቁጥሮት ወይም ደግሞ ቲን ነበሩን ይንገሩ።
እ
የቢጃ የመለያ ቁጥሮትን ወይም TIN number ኡን ይንገሩኝ።
TIN number ሁለት ዜሮ
እሺ
ሰማንያ ሁለት
ሰማንያ ሁለት ስንት አሉኝ?
ሀያ ዘጠኝ
ሀያ ዘጠኝ
ሀያ ዘጠኝ አስራ ሶስት ሀያ አምስት Hello
ዜሮ ዜሮ ሰማንያ ሁለት ሀያ ዘጠኝ አስራ ሶስት ሀያ አምስት ነው ያሉኝ።
አስራ ሶስት ሀያ አምስት
እሺ ደንበኛችን አሁን በነገሩኝ TIN number ማግኘት አልቻልኩም። ምናልባት የተመዘገቡበትን ስልክ ቁጥር የሚያስታውሱት ከሆነ
አ ንገሩኝና በዛ ልፈልገው።
እ እ
የተመዘገቡበትን ስልክ ቁጥር ንገሩኝ።
ሰባ አምስት
እሺ
ሀምሳ አምስት
ሀምሳ አምስት
ዜሮ አምስት
ዜሮ አምስት አርባ አርባ
መስመር ላይ ጠብቁኝ።
አለያ ቁጥር አስራ ሁለት አስራ ሁለት
ደንበኛችን ድምፁ በጣም የተቆራረጠ ነው።
አስራ ሁለት ስምንት አስራ ሁለት
ደንበኛችን አሁን በነገሩኝ በሰባ አምስት ቤቱ ማግኘት አልቻልኩኝም። አሁን በደወሉበት ስልክ ልፈልገው፣ በዛ ይሆናል። መስመር ላይ ያለው